ሄሎ ሄሎ
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ላይ Flintstone ነው ምስደው አቤት ሰማንያ አንድ ሰማንያ ስምንት ላይ ማን ልበል?
ፍሊንትስቶን
ሄሎ ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውለው ነበር።
ታውሰኝ
Flintstone Homes ደውለው ነበር። Flintstone Homes ደውለው ነበር።
ሄሎ አይሰማም?
ይሰማል። Flintstone Homes ደውለው ነበር።
ሄሎ ሄሎ
ሄሎ